ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮ ብለካዎት ወይ ማለት ልኬዋለሁ። በጣም አሁን በቴሌግራም ላኩያልሽኝ
እሺ ማን ልበል ስሞትን መሱ እሺ ደርሶናል እኛም ለቴክኒካል ሰፖርት ቲሞች ሪፖርት እያደረግን ነው አዎ።
በፍጥነት ምላሽ እንዲሰጡት እናደርጋለን
ምላሽ ነው እስከዛሬ ድረስ የላኩልን ስክሪንሾት ደርሶናል አ ስለዚህ እኛም ሪፖርቱን አያይዘን ለቴክኒካል ሰፖርት ቲሞች ሪፖርት እያደረግን ስለሆነ እም፣ በፍጥነት እንዲስተካከሉልዎት እናደርጋለን እሺ።
ሌላ ምረዳውት ነገር አለ ሌላ ምንም የለም።
እሺ ስለደወሉ እናመሰግናለን ቀጥሎ ከሚሰሙ ድምፅ በኋላ አስተያየቶትን ያስቀምጡልን መልካም ምሽት ይኸውላችሁ።